ሄሎ
ጤና ይስጥልሽ።
ጤና ይስጥልን። እንደውም YouTube ነው።
አላህ ይመስገን። ማን ነበር?
ይችላሉ። አላለቀም። እየመዘገብን ነው።
ምንድን ነው የሚያስፈልገው?
ስሞት ስም
እሺ፣ ስሞቱን ልውሰድ።
እሺ፣
ማን አሉኝ?
ሙንዳኡል
ይቅርታ ድምፀው ትንሽ አይሰማም።
ሄሎ
ወይ ማን አሉኝ?
ሙንዳኡል ሁንደኡል አ ሙንዳኡል እሺ፣ እሺ፣ አዲስ ሆኖብኝ ይሆናል ስሙ። እሺ፣ የአባት ስም ለማ
ስልክዎትን ይነግሩኛል?
ሀያ አንድ
ሀያ አንድ አርባ አምስት አርባ አምስት ሰማንያ ሶስት ሰማንያ ሶስት አርባ አንድ አርባ አንድ እሺ ከየት አካባቢ ነበር የደወሉልን?
የእኔ አስኮ አዲስ ሰፈር
አስኮ አ፣ እሺ ማስታወቂያው ምን ላይ ነበር ያዩት?
አሁን Instagram ላይ ነው ያሉት።
Instagram። እሺ በአካል ነው ኦንላይን ለመማር ያሰቡት?
እ፣ በኦንላይንም ይቻላል።
አዎ በኦንላይንም ይቻላል በአካልም ይቻላል።
እም፣ በአካል እንትን ለማለት ምንድን ነው በአካል መገኘት ነው የሚያስፈልገው?
በአካል ይገኛሉ። ስልጠናውን የምንሰጠው የሶስት ወር ኮርስ ነው። ሁለት ስልጠናውን የምንሰጠው ሀያት ተስፎ ሞል ተደራሽ ነው ከአስራ አንድ ተኩል እስከ አንድ ተኩል ሀያት ሀያት አዎ ከአስራ አንድ ተኩል እስከ አንድ ተኩል አሀ። በኦንላይንስ
ኦንላይን ከሆነ ደግሞ በሳምንት ሁለት ቀን ቪዲዮ እንልክሎታለን በአካል የተማሩትን እም፣
በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Google meeting ይኖረውታል።
እም፣ እሺ፣ ሁለቱም ክፍያው በ credit hour ሰባት መቶ ሀምሳ ብር ነው።
ግባ- እምን- አዎ፣ የምንሰጠውም credit hour ሀያ ነው። በአጠቃላይ አስራ አምስት ሺህ ብር ማለት ነው።
አስራ አምስት ሺህ እሺ፣ በጣም ተገባል እና በአምስት ሺህ እስከ መደወል የካቲት ሀያ አምስት ለሚመዘገቡ ተማሪዎች ደግሞ discount አለ። በ credit hour ሰባት መቶ ሀምሳ የነበረው አምስት መቶ ነው።
አምስት አስር ሺህ መቶ ብር ይሆናል። አስር ሺህ ማለት ነው። እስከ የካቲት ሀያ አምስት ብቻ ለሚመዘገቡ ተማሪዎች እም፣ እሺ፣ እንትን ልበል እና መልሼ መደወል ይቻላል?
ደውሉልን በማንኛውም ሰዓት ይችላሉ።
እሺ፣ እሺ አሳውቃለሁ።
ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ በጣም